የመስፍን ቢዛ ኢትዮጵያ አይደለም ያባኩት መለባ
ማሽን ተበላሽቶብን ቅድም ደውዬ ነበር ይመጣሉ አለች እስካሁን አልመጡም።
እስቲ ሊል ደንበኛችን እባክዎት መስመር ላይ ይጠብቁኝ። በዚህ በደወሉ ቁጥር ነው ያስመዘገቡት?
አዎ አዎ አዎ ጠዋት ነው የደወልኩት አልመጡልኝም።
ጎልደን ሆቴል አዎ አዎ
አዎ፣ system ኡ ላይ እንደሚያሳየው ከሆነ ተመዝግቦ ወደ ጥገና ባለሙያዎች ሄዷል። ምናልባት ወረፋ ሆኖ ይሆናል እስካሁን ያልመጡት። እኔ ድጋሚ update አድርጌ አሁንም እንደደወሉ አስተላልፍልዎታለሁ።
እሺ እሺ።
ድጋሚ አስተላልፍልዎታለሁ። ሌላ ምረዳት ነገር አለ?
አይ በቃ የለም።
እሺ፣ ደንበኛችን ስለደወሉ እናመሰግናለን። አገልግሎት የሌሉትን ሀሳብና ሴት ከሚሰሙ ድምጽ መልካም ቀን